ጤና ይስጥልን። ከቢጃ ኢትዮጵያ ነበር የደወልኩሎት። አኪያ ሆቴል ሎት አይደለ? እሺ እ አዲሱን የቢጃ ID ብለን SMS ልከንሎት ነበር ደርሶታል? አዲሱ የቢጃ መለያ ቁጥሮት ብለን SMS ልከንሎት ነበረ ደርሶታል? ይሰማታል? እሺ አዲሱ የቢጃ መለያ ቁጥሮት ተብሎ SMS ደርሶታል? ቤንሽ ይሰማታል? እሺ ካልደረሱት ል- ልንገሮት ያዙት። አርባ ዘጠኝ
አርባ ዘጠኝ አስራ ስድስት
አርባ ዘጠኝ አስራ ስድስት አስራ አንድ ዜሮ አራት
ሀምሳ አንድ ዜሮ አራት
ዜሮ አራት እሺ፣ እኛ ጋር በደወሉ ሰዓት የቢዝነስ መለያ ቁጥር ሲባሉ ይህን ይነግሩናል። እሺ፣ አመሰግናለሁ። መልካም እሺ